ልጅ ማን ነው ስሙ? ሀያ ሶስት መጨረሻው ማለት ነው።
ያው Hello
አቤት ከችብችብርም ደውልልህ ከቢሮ
አዎ፣ ማን ነበር?
እየመጣሁ ነው።
ማን ነበር? አንተ ማነህ?
ነጋ ነጋ ነኝ።
ነጋ። እኔ የምልህ እሺ የሆነች customer ደውላልህ ልደታ ነው ያለሁት ምናምን ስትልህ ሳሪስ ነሽ እና ስለተሳሳች ነው ብለህ መልሰህባታል።
እ እ
ልደታ
ለደታ ፍርድ ቤቷ አዎ እኮ ደውላለህ ነበር አይደል?
ያው እኔ ነኝ የደወልኩላት ፍርድ ቤት ነኝ አለች። እኔ ደግሞ ቀጥታ የሚሄደው ወደ እንትን ነው፣ ወደ ሳሪስ ወደ ጎፋ ምናምን ነው።
እሷ እኮ ግን ልደታ ነው ያለችው
ልደታ ልደታ አለችም እንዴ?
እ ልደታ ነው ያለችው እሷ። ይቆራረጣል። Hello
አቤት አቤት፣ እንዲህ ነው።
እስኪ ደውልልህ፣ ቆይ አንዴ ደውልልህ።
እሺ እሺ